Hello ጤና ይስጥልኝ። ከ ChipChip ነበር የምደውልዎት።
እሺ Complain አቅርበው ነበር። ምን ነበረ?
ቆይቷል በጣም order አድርጌ ነበረ ከእናንተ ጋር ከዛ እሺ ምንም የመጣም ነገር የለም። ይንደን ብሩም ተመላሽ አልሆነልኝም። የሚመልስ Okay።
ነገር አሁን በሊዲያ ላይ ብቻ ነበረ ስለሆነ join ያሉት application ላይ
እኮ እ፣ ሊዲያ የምትባል customer ላይ ነው join ያሉት። ሽንኩርት ነበር አይደለ?
አዎ።
የሀያ ኪሎ ከዛ በኋላ መቶ ሀምሳ ደግሞ ቆርጦቦታል የ delivery
አዎ አጠቃላይ ለሙሉ ብሩ አስገብቻለሁ።
ከ- የሽንኩርቱ ሀያ የሀያ ኪሎ አዎ።
የ delivery ደግሞ በሰላሳ አጠቃላይ መቶ ሰማንያ ብር። ይህን refund አልተደረገልዎትም?
አልተደረገም ተመላሽ አልሆነም። Check አድርገዋል ቴሌ ብር ላይ አልተደረገም። አውቅ
በአራተኛው ወር ነበር አይደል order ያደረጉት ቆይቷል።
ቆይቷል በጣም ዝም ብዬ እኔ አሁን እሺ ፖስት ቴሌግራም አይኮንም።
በፊት ነው አይደል የሚጠቀሙት በዚህ ቁጥር
አለው አይደለ የስልክ ቁጥሩ እ?
ቴሌብር ይጠቀማሉ በዚህ ስልክ አዎ።
ቁጥር።
አዎ
እሺ ስለዚህ ተመላሹን ስለሚሆን እ፣ ቴሌግራም ላይ እ፣ receipt ኡን እልክሎታለሁ refund ያደረግንበትን። ከዛ በኋላ check ያደርጋሉ።
እሺ እሺ እሺ እሺ